Hello ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
አቤት አለሁኝ፣ ደህና ነኝ።
ኮ- ኮዱን ነገሬ ብላ ነበር። አሁን ትኬት የቆረጥኩት ልጅ ነው።
ስልክ ቁጥራችሁን ስጧት እና በስልክ ቁጥራችሁ ነው የሚከፈትለት።
የለም አልተመዘገበም አለች።
አዎ፣ በዚህ ስልክ ቁጥር ዜሮ ዘጠኝ ሰላሳ አምስት ሀያ አራት አስራ ሶስት ሀምሳ እንዳ አረ ተይዟል። በዚህ የስንት ሰዓቱ ላይ መሰላችሁ? የስንት ሰዓቱ ላይ መሰላችሁ? የአስር ሰዓት ከሀያ አምስቱ ላይ የአያታችሁን ስም ሰጥታችሁ አንድ ላይ ይወጣላችኋል ከዚህ ስልክ ቁጥር ጋር የያዝ ስምና የስልክ ቁጥር አንድ ላይ ተደርጎ ይወጣል። የአስር ሰዓት ከሀያ አምስቱ ላይ ብላችሁ ነገሯቸው። እዛ ላይ ተይዞልኝ ነበር ይበሏቸው።
Okay እሺ እሺ እሺ፣ thank you መልካም ቀን።
ደውላችሁ